Hello.
Hello. በዚህ አክሲዮን ይሸጣል ተብዬ ነበር የእንትኑ አዎ የ real estate አዎ አዎ፣ የት አካባቢ?
ገርጂ ቦሌና ልደታ ቢሮ አለን። የት አካባቢ ነው እርሶ?
እኔ ወደ ከከተማ ወደ ውጭ ነው ሰንዳፋ ነኝ። እ okay ወደ ቢሮ ብቅ ማለት ይችላሉ? ልደታ ልደታ አ አ እ ልደታ ይችላሉ?
ምኑ ጋር ነው ልደታ?
ልደታ መርካቶ የገበያ ማዕከልን ያውቁታል?
ልደታ ለመርካቶ አካባቢ እስኪ ወይ እመጣለሁ ደግሞ በምልክት።
ልደታ ልደታ ፍርድ ቤት አ አ፣ ልደታ ፍርድ ቤቱን ካወቁት ከፍርድ ቤቱ ተሻግሮ ወደ አብነት በሚወስደው መንገድ ላይ ትንሽ ከፍ እንዳሉ እ ነጭ ህንጻ አለ፣ ትናንሽ መስኮቶች ያሉት አ የፍሊንትስቶን ቢሮ።
አ፣ okay፣ እዛ ብቅ ቢሉ ሙሉ መረጃ ያገኛሉ። እ፣ እሺ።
መቼ ነው የሚመጡት?
ሰኞ ሰኞ፣ አ እና እሑድና ቅዳሜ ትሰራላችሁ?
እ፣ እሑድ አንሰራም። አዎ አዎ። እ፣ ስምዎትን ልያዝ?
ትዕግስት እሺ። ከምን ላይ ነበር ያገኙት ማስታወቂያ?
ከሬዲዮ ላይ
እሺ። ሰኞ ቼክ አደርገውታለሁ። መ- መልካም ቀን።
እሺ።
እሺ።